Esse é የበረራ ድራማ የበረራ መረጃ ማዕከል እባክዎ አናግሩኝ። ሄሎ ጤና ይስጥልኝ። ሄሎ ድምፅዎት ይርቃል። ሄሎ ይርቃል ድምፅዎት። አሁን ይሰማል። እሺ ከዚህ ወደ ጅማ
እ ከዚህ ወደ ጅማ ዛሬ ፈልገን ነበር።
በረራ እስከ ሐሙስ ሙሉ ነው የጅማ አ ዛሬ የለም።
የለም። ሐሙስ ነው በረራ ያለው። ሐሙስ ነው ወደ ጅማ በረራ ያለው። እስከዛ ያሉት ሙሉ ሐሙስ ብቻ ናቸው።
ሐሙስ ብቻ
እስከዛ ያሉት ሙሉ ናቸው።
አ ለዛሬ የለም ማለት ነው።
አዎ
ለነገስ ይኖራል።
ሐሙስ በረራ ያለን።
እም፣ እሺ።
ሌላ መረጃዎች ነገር አለ?
ያለ እናመሰግናለን ስለደወሉ። መልካም ቀን።
እሺ